hello ሰላም አደጋ።
እሺ፣ ሰላም ጤና ይስጥልን። ከቤት ቤት ነው።
አዎ ገባኝ። ይኸውልሽ እኔ አሁን እሺ።
የገዛሁት ትኬት ነው በሀያ ትኬት ብር ቆርጠህ ማለት ኦንላይን መቶ ብር አስልኬ ኮድ ሰጡኝ ሰዎች ማለት ነው። እዛ ያለሁት ሌላ ቦታ ነው፣ እሺ፣ ድሬዳዋ ማለት ነው። እኔ ውሶ የሚባል ቦታ ነው ያለሁት እና መቶ ብር እሺ።
አስልኬ- እና ከዛ ገቡልኝ የሀያ አምስት ብር የሀያ ብር እና የሀያ ስድስት ብር እ፣ ወ- አዎ።
ኦንላይን ቆረጥኩኝ።
እሺ፣ ሊቀር የሚገባው እ፣ ሀያ ዘጠኝ ብር እ፣ ነበረ። አሁን አስራ ሶስት ብር ያሳየኛል።
አዎ እንትን የላኩልን account history ተኳል በአምስት በአምስት ብር እየተመደበ ብዙ ጊዜ keno አረሳ- ተጫውተውበታል።
እኔ አልቆረጥኩበትም። ሌላ ሰው መቁረጥ ይችላል?
password ንም እ፣ password ን የሚያውቁት ከሆነ ምናልባት በአንተ account ገብተው ሊጫወቱ ይችላሉ።
password የሚያቅሰው የሚያቅሰው password እንትን ኮድ ስለላኩልኝ ኮዱን የሚያውቁት በዛ መግባት ይችላሉ። የብሩን ኮድ የምኑን ኮድ የብር ምን code deposit ሞላ- አስደረገ ነው?
ኮድ አስደርጌ ነው በኮድ ላኩልኝ። ሞላው ነው በ voucher?
code። በ voucher አዎ። እንጂ እኔ ማንም አልነካውም። እኔ ወደዛ አምስት አመት ብርም መድቤቻቸው አላውቅም።
አዎ ግን ምናልባት አካ- እ፣ password ን የሚያውቀው ሰው ሊኖር ይችላል። ምናልባት login ብለህ ወይ የምታውቅ ከሆነ በእነሱ
አ፣ አሁን ይህ እ፣ እነሱ ነው ሌላ ሰው አይደለም። ወይ አንተ ነህ ወይ ደግሞ password ን የሚያውቀው ሰው ነው እንደዚህ መድቦ የተጫወተው። በአምስት በአምስት ብር ብዙ ጊዜ keno ጨዋታ ተጫውተውበታል። እና ደውለህ check አድርግ። password ን ደግሞ ቀይረው፣
okay forget ወደ- password በለውና
ምኑ ጋር ገብቼ forget የምለው እዛው login የሚለው ጋር ስትገባ forget password ምትላለች ከታች።
እሺ፣ ከዛ forget password ስትለው ኮድ ይላክልሃል።
እሺ።
እሱን ኮድ አስገባና እ፣ አንተ password ን ሌላ መቀየር ትችላለህ።
login የሚል ላይ okay። ግን ምንድን ነው የተጫወቱበት ማለት እ፣ keno online ብቻ ነው?
አዎ፣ virtual game keno ነው የተጫወቱት።
እዚሁ ስልኩ ላይ
አዎ፣ በዚሁ በአንተ account እና እነሱ ሊጫወቱበት አሁን እነሱ ምን ምን ያገኛሉ ከኔ?
ምንም ቢበሉም ወደ አንተ account ነው ገቢ የሚሆነው። ዛሬ ስለዚህ ደግሞ በሱ- ዛሬ ነው የተጫወቱት።
እኔ እኮ ገና minus minus ይላል አምስት አምስት ብር።
አዎ እ፣ ተመድቦበት ነው keno game እና password ን ቀይረው። አሻባ እሺ፣ እናመሰግናለን።